Hello ጤና ይስጥልኝ ተርላ አምቡላንስ
ሰላም ነው?
እግዚአብሔር ይመስገን። ምን የስራ ማስታወቂያ ወጣችሁ ነበረ? ሄሎ የለም ይሰማኛል።
የስራ ማስታወቂያ ወጣችሁ አው- አግኝቼ ነው ስልካችሁ።
እሺ የስራ ማስታወቂያ email address ምናምን የለውም። ወደ በዛ ነው የምትልከው ፋይልህን፣ document ህን እ document ህን በዛ ነው የምትልከው።
አይደለ አዎ ወይም ደግሞ በኢሜል?
በዚህ በዚህ ስልክ በቴሌግራም account ላክልኝ በምሰጥህ በዜሮ ዘጠኝ ሰማንያ አምስት እስኪ ቆይ ዜሮ ዘጠኝ ሰማንያ አምስት ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት እሺ ሰማንያ ስምንት
ሰማንያ ስምንት ምን ምን ነው እንትን የሚል የሚያሳትፍ እንትናችሁ?
ምን አልከኝ?
ሄሎ
Hello ምን አልከኝ?
ምን ምን ነው የሚያሳትፍ የስራ እንትናችሁ ማስታወቂያችሁ?
ያየኸው ማስታወቂያ ምንድን ነው? ማስታወቂያ በሹፍር- ለቃችኋል ስላልከኝ ነው እ?
ሹፍርና ምናምን ምናምን የሚለው በቃ በሱ ከሆነ ያየኸው በሱ ላክ።
ልላክልሽ በዚህ በዚህ ስልክ የቴሌግራም account ላክ። አዎ
okay እሺ እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እሺ